ጤና ይስጥልኝ ሁሉ ስፖርት ባኮ ምን ልርዳዎ?
እዚህ ብሩ እየሰራ አይደለም እና መፍትሄ ያላችሁ?
deposit ማድረግ ፈልገው ነው?
አዎ
እሺ ስልክ ልስጦትና ወደ ምነግረው ስልክ ቁጥር deposit ያደርጋሉ። ያስገቡበትን ደረሰኝ ደግሞ ቴሌግራም አካውንታችን ላይ ያስገባሉ። ከዛ እኛ እናስገባሎታለን።
okay፣ በዛ ነው የሚሰራው በቃ።
አዎ ለጊዜው ግን ይመለሳል። አስቸኳይ ካልሆነ ይመለሳል።
okay፣ እሺ፣ ስልክ ቁጥር ስጪኝና ዜሮ ዘጠኝ ሰላሳ ሁለት
ቆይ አንድ ጊዜ ዜሮ ዘጠኝ ሰላሳ ሁለት እሺ
ሰላሳ አምስት
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ ስልሳ ስድስት ስልሳ ስድስት ሰላሳ ሁለት ሰላሳ አምስት
አስራ ዘጠኝ ስልሳ ስድስት አዎ በዚህ በቴሌብር ነው የሚያስገቡት። ስሙ ፍትህ አምላክ ማርዬ ነው የሚባለው።
አዎ ያስገቡበትን ደረሰኝ ቴሌግራም ላይ ነው የሚልኩልን። ያውቁታል ቴሌግራማችንን።
አዎ አሁን እኮ ከእነሱ ጋር እያወራሁ ነበር።
በቃ እዛ ላይ እ፣ ያስገቡበትን ደረሰኝና የሁሉ ስፖርት ስልክ ቁጥር አድርገው ይላኩልን።
አንድ ጊዜ ስልክ ቁጥር ድልኝ እንዳልተሳሳት ዜሮ ዘጠኝ ሰላሳ ሁለት ሰላሳ ስድስት አስራ አይ ዘጠኝ ሰላሳ ሁለት ሰላሳ አምስት
ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ አስራ ስልሳ ዘጠኝ ስድስት ስልሳ ስድስት እሺ